ሄሎ ዋሽንግተን የሕክምና ማዕከል
ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን። ዋሽንግተን የሕክምና ማዕከል
እሺ፣ እንትን ትናንትና MRI ሰጥቼ
እሺ፣ ውጥ- ውጤቱን አሁን attach ማለት ትችያለሽ? እንዲህ በዚህ ቴሌግራም reading ነው እ እ፣ መጀመሪያ እናንተ ከዚህ ስትሄዱ የሆነ እዛ ጋ ያስተናገዳችሁ ጠየም ያለው ልጅ ስልክ ቁጥር አልሰጠሁትም።
እ እ ስልክ ቁጥር አልሰጠሁትም።
እንትኑ ሙያተኛው ነው MRI
እዛ ጋር የሚያነሱ ያስተናገዱት ልጅ በዚህ ቁጥር ቴሌግራም ይላኩና reading ውሰዱ አላለትም።
አይ አልሰጠኝም።
ስልክ ልስጦት ዜሮ ዘጠኝ ሰማንያ ስምንት
ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ዘጠኝ እሺ፣ በዚህ ልደውልላት።
በዚህ ደው ይደውሉላቸው ወይ ደግሞ በቴሌግራም ደግሞ create አድርገው የ patient okay።
ስም ጽፈው ቢልኩ ይልኩለታል።
እሺ፣ እሺ፣ thank you ምንም አይደለም።